hello ጤና ይስጥልን best
ሰላም ናችሁ?
አለን አለን ሰላም ነው።
አለሁ እግዚአብሔር ይመስገን። እንትን ልኩ የነበረ ቴሌግራም ላይ እሺ
የትናንትና ጨዋታ
እሺ ማንቸስተር doub- double chance ብዬው ማለት ነው ይሸናነፋሉ ብዬው X አድርጎት garbage ውስጥ ከቶታል። የትናንትናውን ጨዋታ ሙሉን win ሆኖ ማለት ነው። ዛሬ የሚቀጥል አለው by the way okay ዊን ሆኖ እሱም ብቻ ኤክስ አድርጎ አንድ ላይ ሁሉንም ዊን ናቸው። እሱንም አንድ ላይ ኤክስ አድርጎ ቀይ አብርቶበት ጋርቤጅ ውስጥ ከታ ኳሸር ኮዱን ንገረኝ እስቲ
ልክ ያለው በ በዚህ ቴሌግራም።
በእንትኑ አዎ በቴሌግራም ላይ ማን ነው የሚለው ቴሌግራም ላይ ስም ሀና ጸጋዬ መሰለኝ የሚለው
አና ጸጋይ
አዎ።
አ፣ ምንድን ነው የሆነታል? ልክ እኮ ነው ያለው።
አይ ማንቸስተርን ቀይ አድርጎ garbage ውስጥ ከቶታል።
ናይተን ማንቸስተር አይ አልፏል።
እ?
ልላክልህ ቴሌግራሙ ላይ እስቲ ላክልኝ። እሺ።
አልፏል። እሺ እዚህ ጋር የሚያሳየው right ተደርጎ ነው። ችግር የለውም። ጭ- እኔ ጋር game ኦቹ ትናንትና ቀይ አር immediately ነው እና ሌሎቹንም አረንጓዴ አላረጋቸውም ነጭ አድርጎ ትቶታል።
በቃ ይኸው ቴሌግራም ላይ አሁን ይዟል።
ልክ ይልሃለሁ። እሺ
እሺ እሺ እዛ ላይ check አድርገው።
thank you thank you ችግር የለውም።